Total quality management ከስተንሰር ነው።
Hello፣ ጤና ይስጥልኝ።
ጤና ይስጥልኝ። እንዴት ነሽ?
እግዚአብሔር ይመስገን ደህና ነሽ? ድሬዳዋ መቼ እመጣለሁ ብሎ እኮ ሞክሬ ሞክሬ እምቢ አለኝ። ይሄ ስልካችሁ
ቅዳሜ ሚያዝያ አስራ ሁለት ከአስራ አንድ ሰዓት ጀምሮ አለን stand-up comedy።
እንዴት ነው የሚከፈለው?
ክፍያ transfer ማድረግ ይችላሉ። አሁን ተመዝግበው ቦታ መያዝ ይችላሉ።
የሁለት ሰው በያ
እሺ፣ ስሞትን ይንገሩኝ።
አስቻለው ሙልጌታ።
አስቻለው ሙሉ ጌታ ነው ያለው።
አስቻለው ሙልጌታ።
እሺ፣ ስልክ ቁጥሮትን ይንገሩኝ።
Okay፣ አያሳይም እሱ ላይ ዜሮ ዘጠኝ አስር አ ዜሮ ዘጠኝ አስር አርባ ዘጠኝ
እሺ አስራ ሁለት
አስራ ሁለት
ዜሮ ዘጠኝ አስር አርባ ዘጠኝ አስራ ሁለት አርባ አንድ
አርባ አንድ እሺ VIP ነው ያሉኝ አይደለ? ለሁለት ሰው
አዎ።
እሺ account እልክልዎታለሁ። transfer ማድረግ ይችላሉ።
ዜሮ ዘጠኝ አስር አርባ ዘጠኝ አስራ ሁለት አርባ አንድ አዎ፣ አዎ ይሻለሁ። ክፍያውን transfer ማድረግ ይችላሉ። እዛው መጥተው በ cash መክፈልም ይችላሉ።
እሺ አይ ማስተላለፍ ይቻላል። ከዛ receipt ኡን ማሳየት ነው በስልክ ምናምን።
አዎ፣ አዎ ሲገቡ receipt ኡን አሳይተው ትኬት ይሰጠውታል ማለት ነው።
ቅዳሜ ነው እሑድ ነው?
ላይ ቅዳሜ ነው ፕሮግራሙ። ቅዳሜ ከአስራ አንድ ሰዓት ጀምሮ።
እሺ እሺ።
እሺ አመሰግናለሁ። መልካም ቀን ይሁንልዎት።